ቁማራራይ እምሰማይ እምሰማያት ቅድም ያልሁት እምሰማያትም ቁማራራይ ነው። እምሰማያት ወረደ ወማርያም ተወልደ ከመያብር ለሔዋን ዲበይጽ ተሰግለ በሰላሳ ክረምት በዮርዳኖስ ጠምቀ ዘነቢያት ሰበክዎ ወአሰራየ ገሃደ